ስፖርት bakom le dau?
አሎ
ስፖርት ነው bakom le dau?
አረ ትናንትና አንድ ሺህ ብር ልኬ ዋጠው እኮ
ዋጠው ማለት
የለም አልከ አልገባማ ቴክስት ያሳያል ግን ምንም ነገር የለም እኮ ቴክስቱን በቴሌግራም ይላኩልን።
እሺ ቴሌግራሙ ላይ ምን ምንድን ምንድን ነው ስልኩ
ዜሮ ዘጠኝ ሰባ ስምንት
ጉድ ፈላ እሺ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
እሺ ሰላሳ ዜሮ ስድስት እሺ